ቤት ኃይል ነኝ በኮምደር ዳዋ።
እንዴት አመሸሽ? ሜሮን? ሰላም ነው።
ይመስገን እግዚአብሔር ይመስገን።
አሁን አራት ሺህ ብር በዚሁ ስልክ ወደ ቴሌ ብር ካሻውት አድርጌ ከእናንተ ኮንፈርሜሽን ጠየቀ።
ይጠይቃል። እሺ አንዴ ጠብቀኝ።
ወይ ያጨት በደወልክበት ነው አይደለ?
አዎ፣ ቴሌ ብሬም ራሱ ነው። አስመልሽ አስራ ሁለት ሺህ ብር በል አዎ። ላጸዳልህ እባክህ
አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ thank you እሺ ስለ ደወልክ እናመሰግናለን። መልካም ምሽት።
ለሁላችንም እሺ